ጤና ይስጥልን ቢጂአይ ኢትዮጵያ ቤተልሔም ነኝ። እባክዎ ምን ልርዳዎት?
Draft machine ባለፈው አስገጥመን ነበርና አሁን ቦታ ቀይረን እናስገጥም ፈልገን ነበር።
እ ቦታ ለመቀየር ነው የፈለጉት?
አዎ እዛው ሆኖ አዎ ባር አስተካክለን ባር አድሰን እዛ ልናስቀይር ፈልገን እሺ፣ የጉዳይ መለያ ቁጥሮቱ ወይም TIN number ኡን ይንገሩኝ። የቤቱን የልጅ መለያ ቁጥር ንገረኝ። እሺ እሺ። ዜሮ ሰባት ስድስት ሰላሳ
ሰባት ስድስት ሰላሳ ሰላሳ አዎ
እሺ፣ አንድ መስመር እንትን
ይቅርታ ደንበኛችን በዚህ ማግኘት አልቻልኩም። እስኪ የቤቱን ቲን ናምበር ይንገሩኝ።
የቤቱ ነምበር አዲስ ነው። ፍቅሬ ኩንስፋኛ ባለፈው ሞቶ ገጥሞልናል። ነምበር እሺ አንዴ እሺ